ጤና ይስጥልን። ከቢዜ ነበር የደወልኩት።
እሺ ቅርብ አሁን ይስጥልን።
ሀሮኒ ለሚባል ቤት ደውለውልን ነበር እና አዎ እኔ ነኝ።
እሺ ሀገር ጥበብ ባለ ሬስቶራንት ይባላል ቤቶት።
አዎ።
ሁለተኛ ስሙ ራሱ ነው።
ተጠረ ነው። አዎ።
እሺ ያኛው የመጀመሪያ ስሙ ነው ወይስ?
ያ በሀሩኒ ተቀየረ። በሀሩኒ ስም ተቀየረ።
እሺ ሀገር ጥበብ ወደ ሀሮኒ የተቀየረ ወይስ ሀሮኒ ወደ ሀገር ጥበብ?
ሀሩኒ ተቀይሯል። አዎ።
እሺ ደንበኞችን መልሼ አስተላልፍልዎታለሁ። ይመጣሉ፣ ይጠብቋቸው።
እሺ አጥሩት። ምን አው ስራ ትሰሩልን ዛሬ?
አዎ ይመጣሉ ደንበኛችን።
እኮ ዝራቱን አወጣለን። እሺ በቃ እሺ እሺ፣ መልካም ቀን።
ይወጣ